ስጥልኝ ስልሽ ተባካው ምን ልርዳው?
እሺ ሰላም፣ አሁን ደውዬልሽ ነበረ በዚህ ስልክ ነው የሰጠሽኝ ቁጥር እኔ ይዤ አልወጣሁም አለኝ። የሹፌር ቁጥር ምን አሉኝ?
የሹፌር ቁጥር ሰጠሽኝ ነበር አሁን እሺ እሺ እኔ አይደለሁም ማለት ነው። እኔ ይዤ አልወጣሁም ማለት ነው።
እስኪ ቆይ እሺ፣ አንዴ። location ኑ የት አካባቢ ነው? ልደታ ነው ያሉኝ።
አዎ በቃ ፈጥኖ እንዲደርስ ነው አይደል የፈለጉት?
እም?
ፈጥኖ እንዲደርስሎት ነው የፈለጉት?
አዎ
እሺ እንደወጣ ነው የሚያሳየው ብዬውታለሁ። so ቶሎ እንዲደርስ አሳውቅሎታለሁ። ሌላ driver ይዞት ነው የሚሆነው።
እም፣ አያሳይሽም አንቺ?
እዚህ ጋር አሁን የነገርኩት ቁጥር ነው የሚያሳየኝ አስራ አምስት ሀምሳ ስድስት ሰማንያ ሰማንያ ሶስት ነው የሚያሳየው። ግን ሌላ driver ም ተቀብሎት ሊሆን ስለሚችል አሁን ደውዬ እ፣ ቶሎ እንዲደርስሎት አሳውቅሎታለሁ።
እሺ ይቅርታ በጣም እሺ። መልካም ቀን